ሄሎ
ሄሎ ጤና ወይ።
ይስጥልኝ። ቤት ነው የምደውልልህ።
እሺ እሺ አይ አግኝቼው ነበር እና አስር ሺህ ሁለት ጊዜ እና አንድ አምስት ሺህ ነው ሀያ አምስት ሺህ አዎ ያለ አዎ እሺ እሺ እንትንክ account ክ ደግሞ ወደ ዜሮ ዘጠኝ ዜሮ ስድስት ሰባ ሰባት ዘጠኝ ላይ ዘጠና ዘጠኝ ዘጠና አምስት approve ላድርጎ አይደል አይመለስ ወደ ቤት ቤት account ወደ ቴሌብር ይግባና እኔ ወደዛ መልሰዋለሁ።
እሺ እሺ አይ ካልሆነ ይመለስልኝ ስት ነው አይ እዛ ላይ እዛ ላይም ስላጣሁት ነው። በቃ ወደ አዎ፣ ቴሌብሩ ይግባና እኔ እንትን እለዋለሁ።
እሺ አ- ማ- አመሰግናለሁ። ማን ልበል?
መቅደስ እኛ ጋር እሺ።
approve መደረግ ስላነበረበት ለዛ እሺ በቃ አርግልኝና አደርግልሃለሁ እሺ ዝጋው እሺ ትችላለሽ እሺ፣ እሺ፣ እሺ እናመሰግናለን እሺ፣ እሺ።